ይገጥመኛል በብዛት ሊገናኝ እባክዎት ተፈላጊውን ሰው መርጠው
ሄሎ ሄሎ ሄሎ
ሄሎ
ሄሎ
አይሰማም?
ድምፅዎ ትንሽ ርቋል።
hello hello አሁን ሳይሰማ አሁን አሁን ይሰማል።
እኔ የምልህ የኤርፖርት መረጃ እንትን ለመጠየቅ ነበረ።
እሺ
እንትን ነበረ ትኬት ከውጪ ነው የተላከው እና እሺ ቀን ተሳስቶ ተቃጠለ።
እሺ
አሁን እንዴት ነው የሚሆነው? ዛሬ ቀጠሮ ነበራቸው እና እንዴት ነው ቅጣት አለው ወይ? እንዴት ነው እንትን የሚባለው?
እሺ ወዴት ነው የሚሄዱት የነበረው?
ዱባይ ዱባይ ዱባይ።
አ okay ቲኬቱ ነው የተቃጠለው። እ፣ ቀኑ አለፈበት ነው የሚሉኝ።
አዎ የበረራ ቀን አልፎ ነው።
እሺ ደንበኛችን፣ አንዴ መስመር ላይ ቆዩ።